ጤና ይስጥልኝ በልጁ ሰላም በቤት ውስጥ
ልጅ በጣም ቁም ነበረ እሺ ይቻላል። የህፃኑ እድሜ ስንት ነው?
እ?
የህፃኑ እድሜ ስንት ነው?
አራት አመት
እሺ ምን ይችላል?
እ?
ህፃኑ ነው እጅ በጣም ይችላል። ይህ በተለይ የምናውቅበት መንገድ ምናምን ፐርፌክት ነው። ምንም አይነት ሄለው ምን አልሽኝ?
ህፃኑ ላንቺ እና እዚህ ጋር ራሱ በምን እ፣ የእህቴ ልጅ ነው።
እሺ ስሙ ማለት ሁሉ ምንም ምንም
የህፃኑ ስም ስሟ ረዴት ጌታቸው
ስልክ ላይ ዜሮ ዘጠኝ የቤተሰቧ ስልክ
ዜሮ ዘጠኝ
እሺ ስልሳ ሰባት
እሺ ሰማንያ አራት
ስልሳ ሰባት ሰማንያ አራት
ሀምሳ አምስት ዘጠና ሁለት
ዜሮ ዘጠኝ ስልሳ ሰባት ሰማንያ አራት ሀምሳ አምስት ዘጠና ሁለት አ
እሺ አድራሻዋ የት ነው?
እ፣ አለም ባንክ ሆኖ ሳኑኤል ታውቂያለሽ? ወደ ሳኑኤል እሺ የእርሶ ስም ማን ይባላል?
የኔ ኢየሩሳሌም
ኢየሩሳሌም ማን?
አበበ
ስልክ ላይ ያዘኛቸው አንቺ ዜሮ ዘጠኝ
የኔ ነው አዎ ዜሮ ሶስት ዜሮ ሶስት
ሰባት አስራ ሰባት ሰላሳ ዘጠኝ ሰባት ሰላሳ ዘጠኝ ሰባት አ
ዜሮ ዘጠኝ ዜሮ ሶስት ሀምሳ ሰባት ሰላሳ ዘጠኝ ሰባት አይደለም ዜሮ ዘጠኝ ዜሮ ሶስት ሰላሳ ሰባት
እሺ
ሰላሳ ሰባት ሰላሳ ዘጠኝ ሰባ ሰላሳ ሰባት ሰላሳ ዘጠኝ ሰባ አ ድጋሚ ንገሩኝ። ይቅርታ ስልኩን ድጋሚ ንገሩኝ።
ዜሮ ሶስት እሺ ሰላሳ ሰባት ሰላሳ ዘጠኝ ሰባ
ዜሮ ዘጠኝ ዜሮ ሶስት ሰላሳ ሰባት ሰላሳ ዘጠኝ ሰባ አይደል? ቤት ይርሳል። እሺ ማስታወቂያ ነው የተሰሙት?
እ፣ ማስታወቂያ ነው የተሰሙት?
እ፣
እሺ ስለ ደውልና መሰግ- ስለ ደውልና መሰግናለን። እንደውላለን።